ደስኒ አክስፔሽ ሰላም ነኝ። እባክህ ምን ልርዳህ?
ከዋልያ ስፖርት ቤቲንግ ብር ልጥቼ ነበረ እና አልደረሰኝም ወደ ቴሌ ብር።
ከዋልያ ወደ አዎ።
ስፖርት ወደ ቴሌብርስ ነበር የላኩት።
አዎ መቶ ሰላሳ ብር ግን በዚህ ስልክ አይደለም
እሺ ደመኛችን እኛ ጋር ደውላ አስመዝግበው ነበር።
እ? እ?
ደውላ አስመዝግበው ነበር እኛ ጋር።
አላስመዘገብኩም። ይኸው ትናንትና ነው የላኩት።
ስሙትም አለበል
ስሜ እ፣ መለሱ ዘርጋ